ወዬ እሺ፣ ወጣሽ እንዴ?
አይ ልወጣ ነበር።
እንሂድ አብረን።
እሺ
ልውጣ?
እኮ አሀ እንትን እላላ ጊዜ ይወስዳላ። በቃ አንቺን አድርሶ ይምጣ። በቃ
አልጨረስሽም?
እኔ ጨርሻለሁ፣ ግን አንቺን እንትን አድርጎ ምናምን ለምን አብሬ እሄዳለሁ? ሀይሚዬ አይ፣ አብረን ሆነን እንስራ። መሲ፣ ችግር የለም።
ለምን ሀይሚዬ ነይ ውጪ። እኔ ልጄን ላመጣ ልሄድ ነው። ነይ አሀ፣ እንደዛ ነው የሚባለው ታዲያ።
አይደለም ሃይማኖት አይደለም። ነይ ነይ ነይ ሃይማኖት እ